Hello Hello ሰላሙ እንዴት ነህ?
አለሁ አለሁ። ሰላም ነው ሁሉ ሰላም አለን አለን አለን።
አለን።
ቅድም ምንድን እኮ ነው የተበላሸብህ?
ያላለቀችው ቅድም እኮ መኪናዋ የለችም ያላለቀችው።
አዎ የባለፈው
አይ ነው አይደለም፣ ዛሬ ጠዋት የተሰራ አሁን እኮ እየተሰራ ነበር። አሁን ሰባት ሰዓት ጠዋት አካባቢ ነው።
ሌሎች ልጆች ነበሩ shift እና እሺ
እሷ ትንሽ ያላለቀችው አለች እና ቲቪ ላይም display አላረገችም ቲቪም ላይ ማለት ነው ነው Okay ፊልም ነገር ተጭኗል አይደለ?
አዎ ተጭኗል። cashier ም በዛው ይሄ ምን ነበረ retail manager ኡ ነው ማለት ነው። ሁሉም ፋይሉ እዛ ጋር አለ እና እሷንም ከፕሪንተር ጋር match እንትን ብታደርግ read ብታስደርግ ብዬ ነው።
ቀናት ወደ ቲቪው እንዲሄድልን ነው አሁን ላይ ነው እየከፈተ አዎ።
ያለው መቸር ኮምፒውተር ላይ ኮምፒውተሩ ላይ ነው ኮምፒውተሩ ላይ አዎ።
Keno game ነው አይደለም መኪና መኪና ነው አዎ።
በቃ እሺ ይመጣ accept በለኝ እሺ እሺ እሺ ችግር የለም እሺ